ሄሎ ሄሎ ሰው
hello በረከት hello፣ አይሰማ ይሰማል ይሰማል እኔ የምልህ የዛሬ new ላይ ማለት ነው እሺ መጨረሻ ላይ ያሉት ቤተልሔም እና ማታንያ የሚለው driver assign ስም የለውም
አዎ አዎ
እኮ እስኪ ከተመቸ ትሰጠኛለህ ቁጥሩ
አይ ይዞታ አልወጣም የአብስራ ፒዲኤፉን ሲልክልን ቁጥር የለውም ስም የለውም ነበርና አዎ።
እኛም አላስወጣ ነውም ከቢሮ ውስጥ አምፒክ ላይ ሞሏለሁ
ኦኬ አሁን እኮ ከስተመር ነገ ብላችን ነበር እያለ ነው እዚህ ጋር
በእናት እንትን ስም የለውም ነበርና
እም።
መኪና ሳይን አድርገን እናስወጣለን ተባብለን ሌሎቹ እንዳለ ወጥተው እነሱ እንትን አሉ።
ስለዚህ ነገ ነው የሚሄድላቸው አዎ አዎ
ቸች እሺ